መሰረት ነኝ እመልሳለሁ።
መሲ እንትን ከኮኮን ይዘው ማለት ነው ሰባ ስምንት ሀያ ስድስት
ሰባ ስምንት ሀያ ስድስት ምን ሆነበት?
artificial አይደለም እያሉ ነበር።
አንተ ላይ ምንድን ነው የሚያሳይ?
እኔ ጋር አለኝ በቃና ሌላ ስም ማን ነው?
ስም ማን ነው እያለች አብዱልካይ አይ ያን አብዱ።
አ- አብዱ እሺ ሰይድ።
ቆይ አንዴ check ላድርግ። እሺ እሺ ምንድ- ምንድን ነው የታዘዙት ምግብ ቤት?
እነሱ mixed shake ነው የሚለው
እሺ አንተ ጋር special ነው የሚያሳየው?
አ- እኔ ጋር special ነው የሚያሳይ
እሺ አንዴ check ላድርግና ይክፈትልኝና ከዛ ጠይቃለሁ። እሺ አንዴ ጠብቀኝ። እ አብዱ አቤት
ይኸውልህ special እ ፍቅር ሻራ ፍቅር ሻራው ኦርደር አይ፣ አይ።
ነበር ሰባ ስምንት ዜሮ ስምንት ነው። አንዴ አብዱ አንዴ ጠብቀኝ።
እሺ አስር ነጥብ ሁለት ኪሎ ሜትር ነው መቶ ዘጠና ብር ነው ያሰበለን። ልክ ነው። hello አብዱ አቤት እሺ ከኮኮን ገርጃ ያዝከው አይደል?
አ ወደ ሀያ ሁለት የሚሄደው ኦርደር አ
ይኸውልህ አምስት ኮኮን special shake ነው የሚያሳየው እኔ ጋር እኔም ጋር እንደዛ ነው። እነሱ ግን mixed ነው እያሉ ነው ሚክስድ ነው ሚክስድ አምስቱን ማንጎ ማንጎ በ strawberry ነው እያሉ ነው።
እስኪ ቆይ አንዴ check ላርግሽ። ጠብቀኝ፣ አትዝጋው።
እሺ
አብዱ አቤት አዎ፣ እንደዛ ነው። እሺ ተ- ዋጋው ተመሳሳይ ስለሆነ ነው በ special shake ያስገባችሁ። እሺ እሺ እሺ።
እንደዛ ነው።
አዎ፣ እነሱ ጋር እንደታዘዙት ነው። እሺ እሺ እሺ እሺ እሺ